ጤና ይስጥልኝ ዶንኪዩ። hello hello፣ አቤት፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር- live ስላየሁኝ ደውሉ የሚለው በዚህ አይደለም የሚደወለው።
አዎ አዎ፣ ላይቭ ላይ ነን። እጹብ ድንቅ ልጅ መጠቆም ይችላሉ።
አይ እንደዛ እንኳን አይደለም የሚደወለው እንዴት እንደሆነ ለማወቅ ስለፈለኩ ነው።
አሁን ላይ ለእጹብ ድንቅ ልጆች ነው live የገባ ነው።
እሺ፣ እሺ።
እሺ፣ አመሰግናለሁ።
ያ ሰዓት አለው ያኛው
የምኑ ይሄ ም፣ እ፣ ለሌላ ጉዳይ ከሆነ በስራ ሰዓት ይደውሉልን። አሁን ግን ለእጹብ ድንቅ ልጅ ለመጠቆም መደወል ይችላሉ። እሺ፣ መልካም ምሽት ይሁንልዎት።